ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
እ ተስፋ ሚካኤል ካሳ አ አ አ
እ ካልፌ ነበር የምደውልሎት።
እሺ እሺ እኔ ነኝ።
እ ከዚህ በፊት ደውለው አምስት ሺህ ብር withdraw እንዳደረጉና አ አ ወደ ቴሌ ብር እንዳልገባሉ ተሳውቀው አ ነበር።
አ አ አዎ አዎ፣ እኛ ከእኛ side failed ስላለ ወደ ቱኤክስ ተመላሽ ሆኗል ብሩ።
okay ተመልሷል።
አዎ ወደ ቱኤክን check ያድርጉና መልሰው withdraw ማድረግ ይችላሉ።
እሺ እሺ። አሁን እ ማስተካከል እችላለሁ?
ምን withdraw አለ?
ማድረግ እችላለሁ? አሁን withdraw ማድረግ እችላለሁ?
አዎ፣ መልሰው withdraw ያድርጉት ወደ ቱኤክስ okay።
ስለተመለሰ በምንድን ነው እንደዛ የሚሆነው ግን?
failed ስለሆነ ተመልሷል ወደ failed ስላደረገ ወደ ቱኤክስ ተመልሷል።
okay። አይ ሌላ ጊዜ እንደዚህ እንዳያጋጥም ምን ማድረግ አለብኝ ማለት ነው?
አይ የእርሶ ችግር አይደለም ደንበኛችን፣ ይሄ ትንሽ የ system ችግር ነው።
okay። እሺ እሺ
ሌላ ጊዜ መጠቀም ይችላሉ።
እሺ እሺ እሺ እሺ እኔ ነኝ።
እናመሰግናለን። መልካም ቀን።
እሺ